Hello
hello hello hello Avesh Avesh Samar સલામ દિનેશ
እንትን ዲፖዝ ይበርና የለም እስካሁን እሺ ከምን ከሲቢ ነው ወይስ ከሲቢ ብር ከሲቢ ነው።
እሺ ከሲቢ የተላከለ ሜሴጅ አለች አይደለ አዎ እሷን ሜሴጅ ቴሌግራም ላይ ትልክልናለ እም፣ ቴሌግራም ላይ ልኬላቸው ነበር ደጋግሜ እና okay ያው ምንም ብዙ መልስ ብዙ የለውም።
text ወደ አንድ ሺህ text እያስተናገድን ስለሆነ እሺ ስለዚህ አሁን ልላከው ወይስ አዎ መልስ ላክልኝ ነው ከላይ እንዳየው ወይ በ- በ text ልላክ እንዴ?
no በ text የቢሮ ስልክ ስለሆነ አዎ አያሳይም አያሳይም።
አዎ አዎ በዛኛው ምናልባት ብዙ አዎ።
ሰው ካለ ማያሳይ ከሆነ ብዬ ነው።
ችግር የለውም እኔ እኔ መልስልሃለሁ ማን ነው ስምህ ዳንኤል ዳንኤል ቴሌግራም ስምህ
ዳንኤል ብዬ ልጻፍልሽ ስምኝ በዛው ነው ወይ?
አዎ አዎ ሀይ ቤት ይብዛህ ላክበት እሺ እሺ እሺ ስለደወልክ እናመሰግናለን መልካም ምሽት